ባቲ ባቲ ባቲ ከተማው የሚበላ በቀር የሚጣል የለው እንግዳዬ ገዳዬ አገራችን ወሎ ስማችን ጎጃሜ አገራችን ጎጃም ስማችን ጎንደሬ አገራችን ጎንደር ስማችን መንዜ ነው። አገራችን መንዜ ስማችን ጎጃሜ በነካኩንና ጉዳችን በላይ ያስገባ ጋሼ ሰሰያ አቤት አቤት በሽንት ተሞልቶ ቦንጎ ከዚያው ካልደረሱ አሪቡና ንተንታንጋ አየየየ ይላልያንጋ በሰልሰንገ መነሳት አይወድንጎ ታዲያ ወሉን ቀምሰንጋ ጫትቃሚ ነው አልዋንጎኝ ቃሚ ነው ፈጥኖማንጋ ይነሳንጋ አይነሳ ምንቅጠልም ላለንጋ አይቅጠል እሱን የሚያስረሳንጋ ዳማ ከሴ ናና ዘመደኛዋ ናካሊን ያበባጋ
ኦሆ ወይ አስደክተሽኛል ቅጠል ምናምን አስደክተሽኛል ቅጠል ምናምን እንዲህ አያደርግም ፍቅርሽ ብቻውን የእሷ ፍቅር አልኮይን ሲጀምር የፉዲዲዲዲ አስኬደ ይጀምር ሳሪያ አያያያያ ዘመድ የእንዴነያይ
ተወኛ ገሬ ለንገ አየየየየ እንደላንጋስ ነው ፍርድን አቤት አቤት ተወኝ ወንዜ ለንገ እንደራስ ነው ፍርድን ጭምት ያሳብዳንገ ያሳብዳል ናጅሬ መውደድን ጭምት ያሳብዳንጋ ዛርና መውደድን ናና ዘመድየ ወንባ አካሌን ያበባንጋ
ኦሆ ወይ ያጎቴ ልጅ ብላ ባሏን አስተዋውቀኝ ያጎቴ ልጅ ብላ ባሏን አስተዋውቀኝ ሚስቱን አደራለኝ እኔን ዘመድ አርጎኝ አደራ ሳልበላ እኔም ጠበቅኩለት ከኔ በቀር ሌላ ማንም ሰው አልነካት የየ Ay, ay, estoy. Ay,
አንገታፊው አሸዋንጎ ay, ay, እኔማ አወቅኩብህ አወቅሽብኝ አንገታፊው አሸዋንጎ እኔማ አወቅኩብህ እኮ አወቅሽብኝ።
ወይ ከእሷ ወይ ከኔ ጋ አቤት አቤት አይሆንም ወይ ልብህ ካንቺው ነኝ ናና ዘመድየዋ ከሷም ነኝ አካሌን ያበባጋ
እኔ ለስንታችሁ ዋብዬ ልሙት እኔ ለስንታችሁ ዋብዬ ልሙት ያላችሁ ደምስ ተከፋፈሉት ተከፋፈስተውቲ እየ እንዲህ እየ
ይጠይቃል ሶላንጋ አያንሶላ እኔ አልገፋሁትም አልገፋሽውም ይጠይቅ ፍራሹ አይ ፍራሽ እኔ አልገፋሁትም አይ ሰረኝ ስራ ብርድ ልብስ አግኝተህ አቤት አቤት ለበስካ አሉኛትንጋ ወባ ቢነሳ ናና ዘመድየዋ አቤት አቤት ናካሊን ያበባጋ
አንተ አልጋ ተናገር ስንት ሰው ተኛብህ ፍራሹም ንገረኝ ስንት ሰው ተኛብህ? አንሶላው ተናገር ስንት ሰው ተኛብህ? ባትናገር እንኳ ትንሽ ጋዝ ተደርጎ መቃጠል አለብህ። ሰው ኧረ እንደምን አለሽ ገዳየ ገዳየ
አንድ አልጋ ተኝተን ተኝተን ታማኛ አለሃሉ እንዲያውም አብሬ ተኝቼ እንጌ አያዬ ታማኝ አለሃሉ የሰው ወሬ ስጭኝ አትልም ወንጎይ ሰው ማስቸገር ያሰኘህን ሁሉ እንጎ ኦኬ ስጭኝ ናና ዘመድየዋ ስጭኝ ሻኛና ፍሪምባ ኩላሊት ከልክላኝ ሻኛና ፍሪምባ ኩላሊት ከልክላኝ በሰዎቹ መሃል ደስ ይበል ብላ አንድ እግር አንስታ በልንካ ብትለኝ ዓለምን በሙሉ ኪልንተን ጋራ የገዛው መሰለኝ የገዛው መሰለኝ ሰል የገዛው መሰለኝ ዘመድ የእንዲነት እንዲ አይ
አንተ ልጅ አንተ ልጅ አቤት አንተ ልጅ ያሙሃጋ ምን እያሉ አንተ ልጅ አንተ ልጅ ሆዴ አንተ ልጅ ያሙሃጋ እኮ ምን እያሉ እበት እስኪያንቁሞ ታዲያሳ አይደግምህም ይሉሃጋ የጠላት ወሬ እበት እስኪያንቁሞ አቤት አቤት አይደግምም ይሉሃጋ የጠላት ወሬ ናና ዘመድየዋ አካሊን ያበባጋ
አህያዬን ጭኜ እኔም ተሸክሜ አህያዬን ጭኜ እኔም ተሸክሜ አይበቃም ማለች መድገሜ ነው ዙሬ ሰብ
አንተ ተማሪ ነህ ተማሪ ነህ እኔ ዳዊትህ አቤት አቤት አንተ ተማሪ ነህ አያዬ እኔ ዳዊትህ ኦሆ መቼ ተመችቶ እህም ትደግመኛለህ ነገ ከሰዓት ናና ዘመድየዋ ጠዋት ስብሰባ አለብኝ ፈትለን ፈታትለን ስምን ተሳስመን ተኝተን ተጋድመን የተውነውን ነገር ባሏ ማታ ሰምቶ ጊዮኗና ቦታ ዘሎ ገብቶ ነበር። ምጣዱ ደንዳና ማገዶው ብሳና መቆጣቱ ነው ወይ በአመቱ ሰማና መቆጣቱ ነው ወይ ሳዬ በአመቱ ሰማናን ገዳየ ገዳየ
ወራቱ ሆኖ እንጂ አቤት አቤት እድልዬ ቢሰበን ቢሰበር ወራቱ ሆኖ እንጂ አይወራት እድሌ ቢሰበን እንዴት ያሳዝናል።
እንዳንተ አይነቱ ማጋ እም፣ ዘበኛችን ነበር ናና ዘመድየዋ
አንበሳ ሊያገባሽ ነብሮ ሽሞሻል። አንበሳ ሊያገባሽ ነብሮ ሽሞሻል። እኔም ጋር በበኩልሽ ስልክ ደውለሻል። አቤት የሴት ነገር ጅንጀሮም ያምርሻል። አይ ሰብሰብዬ
ሁሉ አፍሮ ቢፈተን አየየ አፍሮ ይሆናለኝ አቤት አቤት ሁሉ አፍሮ ቢበተን አያፍሮ አፍሮ ይሆናለኝ አቤት አቤት አልደራረቡበት አንዱን ባጋ አንዱ ላይ ኃጢአት ነው ናና ዘመድየዋ ቅስፈት ነው አካሌን ያበባጋ
ተኛ ላልኩም ወይ አንዱን በአንዱ ላይ ደራርቦ መኝታ ለምን ተኛ ላልኩም ወይ አንዱን በአንዱ ላይ ደራርቦ መኝታ ታመጭብኛለሽ ያንደደብ በሽታ ያንደደብ በሽታ ዘመድ የንየንሽ ሰው ሰው ማናባቱ ያዘኛጋ ማን አባቱ ምን ጎበረበንገ የጎበረበት ማናባቱ ያዘኛጋ እኮ ማን አባቱ ምን ጎበረበንገ የጎበረበት በገዛ ንብረት ንብረትሽ እኔው ልዘዝበንገ ዲሞክራሲ መብትሽ ናና ዘመድየዋ
የዲሞክራሲ መብት ይከበር ካላችሁ የዲሞክራሲ መብት እና ክብር ካላችሁ ሴቶች አንዳንድ ቀን መክፈል አለባችሁ። ሴቶች አንዳንድ ቀን መክፈል አለባችሁ። ሰብሊ ኧረ እንደምን አለሽ
እሄዳለሁ እንጂ እንጂ አቤት አቤት ምኗ ለነ መሄድ እንጂ አለም ይሄድሽ መጠላት መወደቅ አየየ እያወቀ ሆዴ እንጂ ናና ዘመድየዋ አካሌን ያበባጋ
እኔን ሳታስፈቅጂ እሄዳለሁ ያልሽው እኔን ሳታስፈቅጂ እሄዳለሁ ያልሽው እስኪ ተንቀሳቀሽ አንድ እግርሽን አንሹ አስገባጋሽ አየየ ሰው ሰው አየ ኧረ እንደምን አለሽ ትናንትና ማታ ትናንትና ማታ ሞቼ ተቀብሬ በቃ አልቆልኝ ተቀብሬ አባቴም ተጠርሰው አይ ልጄ ወንዳታው ልጄ ልጄ ወንዳታው አይ ወንዱ እያሉ ሲያለቅሱ ወንድሜም ተጠርቶ ሲለኝ ወንድም ጋሼ እድርተኛ መጥቶ ጥሩምባ ሲነፋ እኔም ሞቼ እሱ ሲነፋ እኔ ሞቼ በቃ እሱ ሲነፋ መጣች አገሬ ልጅ ቀሚሷን ቀዳዳ አዋራት ጀመረ መሞት የቀረና መሞት የቀረና ሰይ አይ ኧረ እንደምን አለሽ ዘመድዬ እንዴት ነሽ?
ሆዴ ያገሬ አቤት አቤት ናና ዘመድየዋ እህ አካሌን ያበባጋ ኦዮ ኦዮ ኦዮ